ጠነስልህ ሰላም ያለው ለአንተ ልጅ ነበረ ኢንፎርሜሽን ማወቅ ፈልጌ ነበር።
እሺ እሺ ይቻላል ላ-
ይሰማኛል ብዙ ይቻላል እቃዎች አዘዝኩና ይኸውልህ፣ በእኔ ስም አዘዝኩና በስህተት አንድ ግሩፕ ከፍሌ እ፣ ቲማቲም ስድስት ስንት ኪሎ አካባቢ ሁለቱን ያዘዝነው አለ። እሱን ማረት ይችላል ለምን ይቻላል፣ አዎ።
እ፣ እ፣ እና ዘሌሉን አዘዝና ግሩፕ ሆኗል። ግሩፑ ሞልቷል።
አዎ።
አሁን ድንቹ ስልክ ይነግርህ?
ስድስት ሁለት ታዘዛለህ ዜሮ ዘጠኝ አንድ አንድ እሺ
አራት ዜሮ ስልሳ አንድ አራት ዜሮ ስልሳ ዘጠና ስምንት ስንት አሉ?
ዜሮ አስራ አንድ ሀያ አራት ሀያ አራት ዜሮ ሶስት ስልሳ አንድ አንድ አግኝ-
አዎ።
ምናሴ በሚል እሺ እ፣ ሚናስ አዎ፣ ሚናስ ነው።
ያ- ያልፈለጉ የትኛው ጉዳት ነው እርሶ እንዳይመጣ እ፣ ድንች ዛሬ የሚመጣ አለ። ድጋሚ ድንች በስተ ስድስት ስምንት ቀዘዝ ነው አለ
okay፣ እሺ፣ እሺ።
ከዛሬ ትእዛዝ ላይ ማለት ነው።
እርሶና ተስፋዬ
ተስፋ እሱ ይም- እሱ ይመለስና ሌሎቹ ግን ሽንኩርት፣ ቲማቲም፣ ካሮት ምናምን ያዘዝናቸው አሉ። እሱ ላይ ያዘዘውን እንዳለ ሆኖ ይችኛዋ ብቻ ያቀርልን ነው ደ- ብሎ ነበር በቃ ትንሽ ይህንን- በኩል ድንች
እቺኛው ሁለታችሁ ያላችሁበት እ፣ አዎ።
ሀያ በኋላ ስለሆነ የሚያደርገው
አ፣ በኋላ
አዎ።
እሱም የራሳችሁ ቴሌብር ያፈላችሁ ቴሌ እሺ፣ እሺ፣ ነው ጌታ። ይሄኛው ላይ ደርሰን አለ እሺ፣ አዎ።
እሺ፣ ጌታ። በጣም አመሰግናለሁ። እሺ፣ እሺ፣ ለሁላችሁ